ሄሎ ሄሎ ጤና ይስጥልኝ Best Bet ሰላም ብር withdrawal አድርጌ ነበር አሁን
እ እሺ
እና አልደረሰም ብሩ ወደ አካውንቴ እሺ አንዴ ቤት ቤት ቁጥርን ትነግረኛለህ?
ዜሮ ዘጠኝ ዘጠኝ ዘጠኝ ሰላሳ አራት ሰላሳ አራት ዘጠና ሰባት ዘጠና ሰባት አስራ ዘጠና ዘጠኝ አስራ ዘጠኝ አስራ ሁለት አዎ፣ ስንት ነበር ዙ ያደረግከው?
አስራ ሁለት ሺህ
እሺ አባቴ ጠብቀኝ አንዴ እሺ
የቴሌብር ቁጥር ዜሮ ዘጠኝ ሰላሳ አራት ዘጠና ሰባት አስራ ዘጠኝ አስራ ሁለት ነው አይደለ?
አዎ እሺ confirmation ስለሚጠይቅ ነው ከአስር ሺህ ብር በላይ ሲሆንና confirm አድርጌልሃለሁ አድርጌልሃለሁ እና ይገባል በቃ ትንሽ ጠብቅ እሺ እሺ እሺ፣ አመሰግናለሁ እሺ እሺ ገብቷል እሺ አባ እሺ አመሰግናለሁ።
እሺ አባቴ እሺ